ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምን ልርዳዎት?
ትልኝ አብሮ ይስጥልን።
ወደ account ላስገባ ነበር ግን የባንክ አማራጭ አያመጣም። system ኡ ችግር አለበት እንደ ሰሞኑ system ኡ ቴክኒክ ችግር ስላጋጠመን ሌላ አማራጭ ፈጥረናል እና የ CBE account ነው ወይስ ቴሌብር account ላይ ነው የሚያስገቡት?
እኔ ቴሌብር ነው የምጠቀመው።
እሺ ስልክ ቁጥር ልስጦትና በስ- በምሰጠው ስልክ deposit ካደረጉ በኋላ screenshot አድርገው ስልኮትን እንዲሁም ሙሉ ስሞትን የሁሉ ስፖርት account ስም- ስልክ ቁጥሮትን አንድ ላይ አድርገው በቴሌግራም ይልኩልናል።
እሺ ስልክ ቁጥር ልስጦት የቴሌብር እሺ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት እሺ ፍትህ አምላክ ማርዬ
እሺ ከዛም እ፣ የቴሌግራም ልስጦት
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በዚህ ላኩልን። ከዛ screenshot ኡንና ስሞትን ስልክ ቁጥሮትን።
እሺ እሺ መልካም ቀን።